ጤና ይስጥልኝ ሙሉ ስፖርት በ account ላዳው
እንትን ይሄ ብር ስታስገቢ በ account ሽ እሺ
ደን የሆነ ያክል መቶ percent ሀምሳ percent የሆነ ቦነስ ይኖረዋል ምናምን የሚል መረጃ ያዩ መስሎኝ ነበር። የሆነ ዛሬ ላስገባ ፈልጌው ተ- ቆይቷል። ወ- አሁን ይሰራል አይሰራም?
ሀምሳ percent ነው ደንበኛችን።
okay ግን አሁን deposit ባደረግ ሀምሳ percent bonus አለው።
አዎ አለው።
okay so አሁንም ይሰራል ማለት ነው።
አዎ
አመሰግናለሁ።
እሺ እሺ እሺ።